ቅርብ ነው እኮ መኖሩ። hello hello hello
hello አይሰማም? እንዴት ዋልሽ?
ሰላም አለን እግዚአብሔር ይመስገን። MRI ፈልገን ነበር አለ MRI ምን MRI ነው የፈለጋችሁት?
cervical እና lumbosacral
እሺ cervical እና lumbosacral without contrast ነው።
እ፣ አዎ ምንም ነገር የላቸውም።
እሺ cervical አራት ሺ አምስት መቶ አምስት ብር ነው።
እም፣ አራት ሺ አ አራት ሺ አምስት መቶ አምስት አራት ሺ አምስት መቶ አምስት ብር lumbo እሺ ክራስ lumbos አራት ሺ አምስት መቶ አምስት ብር አራት ሺ አምስት መቶ አምስት ብር ዜሮ አምስት ቪዛው ዘጠኝ contrast ከሆነ ማለት ነው።
አዎ እንግዲህ እሱ ላይ እንደዛ የሚል የለም። ዶክተር ያዘዘለት እ፣
እሺ እንደዛ ያ- ከሆነ አሪፍ።
እንደዚህ ነው ዋጋቸው አዎ እሺ አሁን ቢመጡ መድረስ ይችላሉ።
ይችላሉ።
እሺ ትክክለኛውን ቦታ ትነግራቸው። ሩዋንዳ አካባቢ ነው አይደለ ቢሯቸው? እኛ እዚህ ከፈርስት ስፓይ ነው የምደውልሽ።
ሩዋንዳ ቦሌ አዎ።
ሩዋንዳ ቦሌ ሩዋንዳ ጋር ሩዋንጋ ሩዋን- ሩዋንዳ ጋር ደርሰው ወደ የት ወደ በቀኝ ነው በግራ ነው የሚታጠፉት?
እ፣ ወደ ላይ ሩዋንዳ ከደረሱ በኋላ ሰው ቢጠይቁ ይነግሯቸዋል።
ዋናም ሰው እንትን ይላቸዋል። እሺ አዎ።
እሺ ማይ እሺ እሺ እሺ